መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግሥት ግርማ አለሽ አንገት የሚያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ ቢፈጠር ርቀት ከሰማይ ሰማይ እመጣ ነበረ አይንሽን እንዳይ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነሽ ውበት ነፍስ ሕይወትም ዘርቶ መጠሪያ አልተገኘ የሚሆንሽ ላንቺ ተስማምቶ ቁንጂና ራሱ ነሽ ውበት ነፍስ ሕይወትም ዘርቶ ዝልፍልፍ ነው ፀጉርሽ እንዳሻው ተኝቷል ወገብሽን እንዳላይ ደብቆ ይዞታል እንዳለሽም ተስፋፍቶ በምቾት ተቀምጧል ሽንጥሽ ለእጅ ታክል ለመያዣ ቀርቷል ጨረቃማ ትውጣ ፀሐይም ትጥለቅ ጥርስሽ ለአገር በቂ የሚያንጸባርቅ ኮከቦች በላይሽ ከበው ያወራሉ ውበትሽ ማርኳቸው ዙሪያሽን ያያሉ ጌጣጌጥሽን ታዪው ሁሉ ስለምንሺ እንከን ሳይወጣለት ተፈጥሮ ገላሽ መቀነትሽን ፍቺው ምን አንጀት አለሽ ልብሽም ቅዱስ ነው ክፋት እንዳያይ ተረከዝሽን ቡት ችሎ አቆመሽ ወይ? ጠረንሽ አበባ ንብን ያሳስታል ውበትሽ ተላቃ ሰውን ያስገምታል